hello
አይሰማም?
አዎ እሰማለሁ።
ምን አሉኝ?
እ፣ ይቅርታ የሆነ እድል ተሳስቼ የሆነ ሌላ ቁጥር ገባሁ። እ፣ እስከ ትናንት አስር ሰዓ አስራ አንድ ሰዓት አካባቢ
ቴሌግራም ላይ እስቲ ቴክስት ያደርጉልንና
የቤት ቤት ይጫወተ ነበረ። ወደ አካውንት ለመ- ገለበት ሲፈልግ ሌላ ለምበር ነው አንድ ቁጥር ተሳስቼ ሌላ በባ- ላይ ቴሌግራም ላይ ሀይል ያሉንና ደብዳቤ መጻፍ አለቦት። ፎርማቱን እንልክበታለን።
ያ
ቴሌግራም ላይ ሀይ በሉን በዜሮ ዘጠኝ ስልሳ ሰባ ሁለት አርባ ሁለት ሰባ ሁለት
ምን አልከኝ? ቁጥር ነገር እንደገና